hello hello አቤት ጤና ይስጥልኝ ሰላም ነው ሰላም
እ ወይዘሮ ዜላላይን ባየልኝ
እም?
እ?
hello ትክ- ትክክል ነኝ እንደ ወይዘሮ ዘላለም ባየልኝ ዋሽንግተን የህክምና ማዕከል ነው ነው አዎ
እ፣ የህክምና እንትን እ፣ ተሳስቻለሁ ማለት ነው የዘላለም ባየልኝ ልክ አይደለም የዋሽንግተን የህክምና ማዕከል ነው ይሄ።
ግን የዘላለም ባየልኝ ታውቂያለሽ
የነገርኳችሁ እኮ ነው የድርጅት ስልክ ነው አሀ አሀ እሺ እናመሰግናለን